ሄሎ ሄሎ ፍጹም ወይ ወይ ሄድከው? ፒያሳ ነው እንዴ ሄድከው?
አ አ ፒያሳ ነው ሄድከው? አእምሮኝ ፒያሳ ነው ሄድከው?
አ አ ከአራት ኪሎ እኮ ነው የታዘዘው።
አእምሮኝ ባህር አራት ኪሎ አለ።
አዎ አለ።
ምኑ ጋር
ስልክ ቁጥር ልስጥ ትደውልላቸው አለ።
ስጪኝ እስኪ። እኔ እኮ እዚህ እቺ እቺ ሰዓት ግን ሄዶብሃል። እሺ ዜሮ ዘጠኝ አ text ታደርጊልኛለሽ?
ቆይ አንዴ መስመር ላይ ጠብቀኝ።
እሺ። አራት ኪሎ ነው አለ እንዴ? text አድርግልኝማ